ጤና ይስጥልኝ። hello ቪዛ ጁዴ ነኝ። በ community ጉዞ መረጃ ልስጠው።
ወደ አሁን የት የት ሀገር ነው ያላችሁ ቪዛ?
ቪዛ ሳይሆን ደንበኛችን እኛ information ነው የምንሰጠው።
እኮ የምን የምን ሀገር አለ አሁን ለወንድ ልጅ?
እሺ እ ካናዳ፣ አሜሪካ፣ ዱባይ፣ ም፣ ቻይና፣ እ ሸንገን ዱባይ።
ካ- ሀገራቶች ዱባይ።
ዱባይ ነው።
እሺ እ እርስዎ በስራ ነው አይደል መሄድ የሚፈልጉት?
አዎ።
እሺ ዱባይ በመጀመሪያ እዛ ሀገር ከሚገኝ ቀጣሪ ድርጅት የስራ እድል ማግኘት አለቦት።
እኮ እሱ እንዴት ነው የምናደርገው?
ምን አሉኝ?
እሱ እንዴት ነው የምናገኘው? contact website አለ website አለ እ ልንገሮት፣ እስክሪብቶ ይዘዋል?
text አታደርግልኝም?
እ እኛ text አናደርግም፣ ይቅርታ።
ኦኬ እሺ። እስክሪብቶ ይዛል? እሺ ወረቀት ስጠኝ። እሺ ደብሊው ደብሊው ደብሊው ደብሊው ሳይሆን እ ኤ ኤ ኢ
ኤኢ ዶት
ዶት አይ ኤን
አይ ኤን ዲ
ፒ
ቢ ሳይሆን ዲ
ፒ አይ ኤ ቢ ሲ ዲ ዲ ዲ እሺ
ኢ ኢ ዲ
ኢኢኢ ዲ ሁለት ኢ ከዛ ዲ አዎ ዶት ኮም
ዶት ኮም ፒስ እሺ እሺ እሺ ኢ- አንዴ ይነግሩኛል ኢንዲድ ያሉትን ስፔሊንጉን ይቅርታ
ቆይ መልሰን ደውል ማማግኘት እሺ እሺ ደንበኛችን እናመሰግናለን ፒስ እሺ ወደ ሄሎ ዩዘር ደውል እናመሰግናለን መልካም ቀን